hello hello ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ፍቅር ቢዩቲ
ወይ ምን ልታዘዝ? አዎ እሺ፣ ከዊ ፕላስ ሶሉሽን ነበረ የምደውልልሽ። ስልክሽን ከኢንተርኔት ላይ አግኝተን ነው የደወልንልሽ።
እሺ፣ ድርጅታችን ዊ ፕላስ ሶሉሽን ሀምሳ የሚሆኑ service ኦችን በአንድ አገልግሎት እየሰጠ ይገኛልና አንቺም አገልግሎትሽን በእኛ ድርጅት እንድታ በነፃ እንድታስተዋውቂ እድሉ ለመስጠት ነበረ።
እ፣ እሺ ደስ ይለኛል። እና ምንድን ነው ማድረግ የምችለው ወይስ ምንድን ነው ማድረግ ያለብኝ?
ችግር የለውም። ማድረግ የሚጠበቅብሽ በዚህ ስልክ link ልላክልሽ ወይም ከአፕ ስቶር ላይ እና ከፕሌይ ስቶር ላይ በማውረድ መመዝገብ ብቻ ነው። ድርጅታችን አዲስ ድርጅት ነው እና በነፃ ነው አገልግሎቶችንና advert ኦችን እየሰጠ ያለው።
እሺ ጥሩ በቃ እስኪ link ኡን ላኪልኝና ልኩ።
እሺ እልክልሻለሁ። አመሰግናለሁ በጣም እሺ እሺ፣ መልካም እሺ።
ቀን ይሁንልሽ።